ሄሎ
ሄሎ ጤና ይስጥልኝ።
እ
ጤና ይስጥልኝ። ምን ልታዘዝ?
አፋን ኦሮሞ መለምቤ ዲባ
እምቤክ ኦሮምኛ
እ
እምቤካ
እ ይሄ ስልክ ቁጥሩ የቴሌ ብር ነው?
አይደለም ቴሌዊን።
ቴሌዊን ነው?
አዎ
እ የቱ ባንክ ነው?
ቴሌዊን ማለት ይሄ ነው። ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውሉና እ ሰባት ቁጥር ተጭነው አማርኛ ያርጉት።
እ ሶስት ቁጥር ለመጫወት የሚለውን ይምረጡ።
እ ጥያቄና መልስና እድሉን ይሞክሩ የሚል ይመጣል።
እ
ሁለት ቁጥር ላይ coin ይግዙና ጥያቄና መልስ ይመልሱ።
እ አንድ ቁጥር ላይ subscribe ያድርጉና እድሉን ይሞክሩ።
እሺ መልካም ጊዜ።
እሺ